ኧረ ልታዘዝ
መሲ መሲ ወይ እንዴት ነሽ?
አለን እግዚአብሔር ይመስገን።
አዎ ፈጣሪ የተመሰገነ ይሁን ትያለሽ። አረ ከመገናኛ order ገብቶብኝ ነበር።
እሺ
ዘጠና አራት ሀያ ስድስት ዘጠና ሰባት ሀያ ስድስት ዘጠና ሰባት no አዎ ዘጠና ሰባት ሀያ ስድስት
እርግጠኛ ነው order ነበሩ። ሌላ order ይዛል ከዚህ
አራ ሊያስኩኝ ዘጠና ሰባት እንዲወጣልህ ነዋ።
አዎ መሲ ቦሌ ነው ያለሁት።
እሺ አንዴ ጠብቀኝ፣ ክፈትልኝና እጠይቃለሁ።
እሺ፣ እሺ።
ዘጠና ሰባት ሀያ ስድስት ነው ያልከኛ። ስም ማን ነው?
አ ዘጠና ሰባት ሀያ ስድስት አማኑኤል ነው።
አዎ መሲ
አማኑኤል ምን ነው?
ስራው ተብሏል።
አረ አረ እዘኑልን በእናታችሁ።
ሰው ሌላው ተቃራኒ order ካልያዛችሁ እኮ አይወጣም።
አረ ተይ በእናትሽ ከቦሌ ሂጅ አሁን መገናኛ ልስራ። እዛው እዛው የሚያልቅ እኮ ነው።
አይዞ አይዞ
አረ በፈጣሪ ያለ